ሰላም አልልም።
OK እንትን ነበር order አድርገን አልተፈታንም። ቀደም order ያደረግነው በዚህ ቁጥር
ሌላ ቁጥር ልንገርሽ ቁጥር ገነት ነው ትርሶ no አ፣ ሄዋን ነኝ። በሌላ ስልክ ደውዬልሽ ነው።
እሺ ዜሮ
አስራ አንድ
ይንገር ዜሮ ዘጠኝ አስራ አንድ ሀምሳ ሁለት
እሺ ሀምሳ አራት እሺ ዘጠና አምስት እሺ
አለቅ
ያን OK ሄዋና በአስራ ሁለት በአስራ አምስት order ያደረ- የተደረገ
ቅዳሜ ማለት ነው።
ቅዳሜ ዕለት ነው።
እም፣
እሺ ትናንት እኮ ደውለው ነበር።
እሺ
ትናንት ደውለው location ምናምን ነግረናቸው ግን አልገቡም፣ አልደወሉም። ከዛ በኋላ
OK አካባቢ ነበር የሞሉት
እ፣ ቦሌ አራብሳ ነበር የሞላ ነው እሑድ ንጋት መስሎን ማለት ነው። ከዛ እሑድ አሰሩም ነበር። ትናንት ደግሞ OK።
ሲደውሉ ወሎ ሰፈር ናዋል ወሎ ሰፈር ማለት ነው።
እም፣ አዎ እዚህ ጋር እንደወጣ ይዘውት እንደወጡ ነበር የሚያሳየው ሰው አዎ።
ዛሬ ከተቻለ ለዛሬ ካልሆነ ግን ለ
ይቻላል።
ገመት- እሺ፣ ግን ወሎ ሰፈር ብለሽ ሎኬሽኑ አትወቅ። ፍሬም ትናንት ይወጡ ወሎ ማታ ላይ ውሎ
አ አይተውም ቆረጠ
ሎኬሽን ተከታታይ
ሎኬሽን
ሄሎ